hello, hello
hello ጤና ይስጥልኝ።
ጤና ይስጥልኝ። አልቋረጥ አለኝ ዘጠኝ ሰማንያ አምስት አገልግሎቱ ለማቋረጥ ነበረ።
እንዴት አርገ እንዴት አርገ ነው እምቢ ያለክ? ምን አርገ?
ኮኮብ- ኮኮብ ዘጠኝ ሰማንያ አምስት ኮኮብ እሺ።
ስድስት ቁጥር ጭኜ ከዛ መጣ።
አይደለም እ አይደለም ኮኮብ ዘጠኝ ሰማንያ አምስት መሰላል አርገ ስደውል መረጃ በእንግሊዘኛ ይመጣል።
ከዛ ስንት ቁጥር ስ- ስድስት ቁጥር ነካ
ኮኮብ ዘጠኝ ሰማንያ አምስት ከዛ መሰላል መሰላል መሰላል አዎ ከዛ ነው ከዛ እ ስደውል ዝርዝር ይመጣላል በእንግሊዘኛ።
ከዛ እንግሊዝኛውን አላወቅሁትም።
ስድስት ቁጥር ነካ ስድስት ቁጥር ቀጥዬ እሺ ስ- ስድስት ቁጥር እሺ እሺ እምቢ ካለ ደውልልኝ እሺ እሺ